hello ጤና ይስጥልን።
ቤት hello ዶክተር ነው ለዳውት
stand-up comedy ውን መረጃ ፈልጌ ነበር።
መጋቢት ሰባት ኢንተርኮንቲኔንታል ሆቴል ከቀኑ አስራ አንድ ሰዓት ላይ ይጀምራል።
ስንት ሰዓት?
አስራ አንድ ሰዓት ቀደም ብሎ ይምጡ።
አስራ አንድ ሰዓት።
አዎ okay። እንዴት ነው መመዝገብ የምችለው?
እ፣ የዕለቱን ዕለት ይችላሉ። link ም መላክ እንችላለን። በ link መመዝገብ ይችላሉ።
Okay። link ኡ እንዴት ማግኘት እችላለሁ?
እልክልዎታለሁ። እኔ ስሞትም አልበል
መኮንን ማን?
አለም ዘውድ መኮንን እሺ ቆይ አንዴ
ከአለም ዘውድ መሆን ሁለት ሰው ነው ከኔና ባለቤቴ የነበረ ሰው።
ችግር የለውም። በአንድ ሰው ታስይዝላችሁ።
እሺ እሺ
አለም ዘውድ
መኮንን